ሄሎ ሄሎ፣ ጤና ይስጥልኝ። ሽን ኢትዮጵያ መንገድ ደወልኩት።
መጫወት ፈልጌ ነበር።
ምን ነበር መጫወት የፈለጉት?
ሁለት ልጆች ነበሩ። ሜሮን ሳህሌ ምን አሉ?
አንዷ ሜሮን ሳህሌ አንዷ ነሩት
እ
ሰምተሻል?
አይጥ አንቺ ነው ማጫወት።
ስሚ ሩት ነሽ? ሩት ነሽ? አያ ማን ነው ያስሻለ?
እኔ እንጃ ድምፅሽ ተቀየረብኝ።
ራስሽ ውሃ ነው ቀጣችሁን አይደል?
እም?
ውሃ ቀጣችሁን አይደል?
አት- አልበላችሁም?
እንዴት እ፣ እዛ ከብር የለም ምናምን አለኝ።
የምር ማርያምን ተናደው ነው እነ እንትና የወጡት ወጥ እኮ ምሳ ሊበሉ የእውነት ማርያምን እም። አይዞኝ እ? አይ እና
ምንም እና የለውም በቃ ቁጭ ብላ
አይዟችሁ በቃ customer እየመጣ ነው ግን አዎ ብዙ ሰው በቃ እንግዲህ እየተቀያየራችሁ እንትን በሉ
እሺ እሺ እሺ